ሄሎ
ሄሎ ጤና ይስጥልኝ።
አብሬሽ ልበስ office አችሁን ፈልጌ ነበር። እዚህ ቦሌ አካባቢ ሀያት ጋር አለ ብለሽኝ ነበር።
አዎ አዎ እ፣ እ፣ ወደ እንትን በሚወስደው መንገድ እ፣ ወደ እ፣ ዘሀብ ሆቴልን እ፣ ያውቁታል?
ምን ዘሀብ ሆቴል
ለህብ አ- ዘህብ? አዎ አዎ፣ ከሱ ፊት ለፊት ከሱዙኪ መኪና መሸጫው አጠገብ አለ።
ከሱዙኪ መሸጫው አጠገብ።
አዎ፣ ከሱዙኪ መኪና መሸጫው አጠገብ ወይ ደግሞ እዛ ይደር- ይድረሱና ይደውሉልን። ወጥተው ደርሻለሁ።
ደርሰዋል?
አዎ እሺ፣ እሺ።
ላይ ከሀያት ሆስፒታሉ ጋር ነው ያለው።
ሀያት ሆስፒታል ጋር አዎ ከፍ ማለት ይችላሉ። ወደ ወደ ዘ- ዘሀብ እንመለስ።
አዎ፣ አዎ፣ ዘሀብ ሆቴል ከፍ ይበሉ። እሺ፣ ስሞትም አለበል ግን ይቅርታ።
ይትራ
እሺ፣ እሺ።
ተመልሶ ገባ።